Hello ጤና ይስጥልኝ። ቅድስት ነኝ። አቤት ቅድስት አርባ ዜሮ ዘጠኝ
አርባ
አርባ ዜሮ ዘጠኝ አርባ ዜሮ ዘጠኝ አዎ ሌላም ደግሞ አርባ አስራ ሰባት
ሌላ ደግሞ አስራ ሰባት ሌላ ደግሞ ሌላም አለ መሰለኝ ሌላ ደግሞ አርባ አስራ አምስት አርባ አስራ አምስት check አደርግላለሁ ሶስቱንም እሺ።